hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ሩት ከችፕቺፕ ነበር የምንደውለው።
እሺ okay ያልወጣ ዛሬ አቮካዶ ነበሩት እና ነገ መረከብ ይችላሉ። ነገ እናምጣ።
አዎ አዎ፣ ለነገ ብዬው ነው። ዛሬ ዝግ ስለነበረ ነው መስሪያ ቤት እሺ ቸርችል ነው አይደለ?
እ ቸርችል ነው አይደለ የሚመጣው?
ቸርችል አይደለም፣ አንበሳ ጋራጅ ገርጂ።
ገርጂ ነው።
አዎ አንበሳ ጋራጅ።
okay አንበሳ ጋራጅ ስላሉ ዛኛ okay ገርጂ ይመጣል። እሺ ነገ መልካም ምሽት።
እሺ እሺ፣ አመሰግናለሁ።
እሺ